ሄሎ
ሄሎ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ከጅብጅብ ነበር የምደውሉት።
አዎ ኦኬ ነው።
አዎ ቅድም አልደረሰኝም እቃ ብሎ ደውለው ነበር።
አዎ ዋው አዎ ትላንት ወጥቶለት ስልክ ሳላለን እሱ ተመልሰዋል ፕሮዳክቱ።
ኡ አይ ትናንት አልተደወለም ማንኛውም ስልክ እና እሱ ዛሬ ትናንት ይችላል እም አዎ ዛሬ አይችልም። አዎ ብሩ ነው refund የሚደረገው።
እና order ነው ማድረገው
አዎ አሁን እንድናደርግሎታለን መልሰው አሁን ወይ እሺ።
እንደገና ይዘዙ።
አሁን ድጋሜ ልመልሰው ብሩ
አሁን እንመልስሎታለን እኛ።
እ አዎ ከዛ እ ወደ ሆኑ ማዘዝ ይችላሉ ለነገ እንዲመጣሉት ለወር እሺ እሺ ወይ ከነገ ወዲያ። እሺ ችግር የለውም።
እሺ እሺ መልካም ቀን። እሺ